ሄሎ ቤት
ሄሎ ጤና ይስጥልን ቤት ቤት ጤና ይስጥልኝ አለቃ። አንድ ሺህ ሰባት መቶ ብር ለማስገባት ይኸውልህ ትናንትና transfer ያደረኩት በንግድ ባንክ እስካሁን አልገባልኝም። ለምንድን ነው የማይገባልኝ?
እንዴት ምን withdraw ለማድረግ ነው deposit withdraw withdraw አድርጌ ነው እንጂ በ- በቻፓ ማለት ነው። አንድ ሺህ ሰባት መቶ አልገባልህም ነው?
አዎ ወ- ሁለት ቀን ሁሉ ሆን ማለት እኮ ነው። ቼም ነው እኮ እስቲ እሺ እንትን ንገረኝ። የቤት ቤት ቁጥር የደወልክበት ነው?
አይደለም። ዜሮ ዘጠኝ እሺ ዜሮ ዘጠኝ ዜሮ ዘጠኝ
እሺ ዜሮ ዘጠኝ ንገረኝ።
አስራ ሁለት እሺ ሰባ ሁለት አርባ ስምንት ሰማንያ
መቼ ነበር ያደረገው? ትናንትና ነው።
ትናንትና
እሺ transaction ኡ processing ነው የሚለው። ለቻፓ ደውለው ነበር እንዴ?
በቴሌግራም ቁጥራቸው አስገብልኝ ብዬላቸው ነበር።
ለቻፓ
አዎ እሺ ቃላብ ንጉሴ ነው።
አዎ
እሺ እሺ እ በቃ አሁን እልክላችኋለሁ። እሺ ለቻፓ እኮ አይዲት ምን ሳይገባ ያድናል ማለት ነው። ምንድን ነው ነገሩ?
system እ እንትን ብሎባቸው ነበር የዛን ቀን እና የብዙ ሰው transaction ነው እንደዚህ የሆነው። የላክልንላቸው እያስተካከሉ ነው ያሉት። ትንሽ ታገሰና ይገባል። አልሻቡ
ዛሬ አይገባም ማለት ነው።
አይ ይገባል። ይኸው እናሳውቃቸዋለን። እየተስተካከለ ያለ ስላለ ይስተካከላል።
ሁለተኛ ጊዜ እኮ ነው ስጠሩ
አ ገብቶኛል።